ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
Information ፈልጌ ነበረ። ማግኘት እሺ።
ይቻላል?
አዎ ይቻላል። ምን ላይ ነበረ የ- ማስታወቂያችን ነው የሰሙት?
እ? እ?
ምን ላይ የሆነ ነበረ?
ቴሌቪዥን ላይ መሰለኝ ያየሁት Okay እሺ እሺ።
እና አክሲዮን ምናምን የሚል ወሬ ሰምቻለሁ ወይስ ተሳስቻለሁ ብዬ አዎ አዎ ሼር እ፣ አዎ፣ ሼር አዎ፣ የሚል አለና።
ሰምቼ ነበር።
አዎ እሺ።
አዎ ትክክል ነው። አሁን ለጊዜው ስምና ስልክ ነው የምንመዘግበው። ልክ ስምና ስልክ አዎ ስምና ስልክ ነው የምንመዘግበው። ከዛ እሺ።
እንደውላችኋለን።
Okay። እንጂ እስካሁን አልተጀመረም።
አልተጀመረም። አሁን ስምና ስልክ ነው እየመዘገብን ያለ ነው።
ኦኬ።
ጆን ሰርቲ ላይ እ፣ እንመዘግባለን። እ፣ information ኑንም እንነግራቸዋለን ደውለን ያለውን ነገር መጥታችሁ እንትን እንድትሉ እናደርጋለን። ስሙትም አለበ
ካሰች ሞላ
እሺ ስልኮት መጨረ አስራ አንድ ቤት አስር ነው መጨረሻው።
አዎ፣ አስር ዘጠኝ አስራ አንድ እሺ አለ ስልሳ አንድ ሰባ ስምንት አስር አይደለ?
አዎ።
በቃ እሺ ሲጀመር የፊልም- እንደውሎታል።
ኦኬ። ፍሊንት ስቶል ማ- ዋና ማንትኑ ማነበረ ሲያወራ የሰማሁት ያየኋቸው።
ኢንጂነር ጸደቀ ኦኬ። አዎ። ጸጥ- አይ ተሳስቼ እንደሆነ ሌላ እንትን እንዳይሆን ብዬ አይ ነው።
አይደለም አይደለም የኛ ነው ትክክል ነው።
በቃ ስለዚህ መዝግበሻል።
አዎ አዎ መዝግብ ያለን እንደውሎታለን።
በቃ እሺ፣ እናመሰግናለን።
እሺ እሺ መልካም ዜና።
ጊዜ።
እሺ ባባይ።